Hello? Hello? Hello?
Hello ወይ
ሰላም ነው ሰላም፣ እንዴት ነህ?
እ፣ አለሁልሽ። ማነሽ? ሰላም ነሽ እንዴ?
ፍቅር ነኝ እኔ።
እ፣ ፍቅራችን ደህና ነሽ?
ሰላም፣ እንዴት ነህ? አለሁልህ።
ሰማንያ አምስት ዜሮ ዜሮ የሚል order።
ሰማንያ አምስት ዜሮ ዜሮ
አዎ እሺ።
እ፣ እንትን ተቃራኒ order ነበር የካሳንቺስ order። እሺ ታውቂያለሽ?
እሺ የያዝከውንም ንገረኝ፣ እየሰራ ያለውን
ሰማንያ አራት ሰላሳ ሰባት
ሰማንያ አራት ሰላሳ ሰባት ታሪኩ
ወይ
ወይ እያየውልክ ነው። እሺ ከበርገር ሆም ወደ ካሳንች እ፣ እ፣ ታሪኩ
ወይ ሄሎ
አቤት አይሰማም?
hello ታሪኩ
አቤት አቤት አይሰማም?
እሺ የበርገር ሀቡን አስወጥቼ ያለው እሺ ሰማንያ ዜሮ ያ- የ- የካሳንቺሱን እሺ የ- ወደ ካሳንችስ የሚያልቀውን አስወጥቼ እላለሁ። እሺ እሺ ታሪኩ አመሰግናለሁ።
እሺ አባቴ እሺ ቻው።